ሀያ ሶስት አስራ ዘጠኝ
ሀያ ሶስት አስራ ዘጠኝ አዎ ከካሳንቺስ ሰላሳ አምስት የሚያውቅ ወደ ቤበሪ ትንሽ በደንብ ሴት አድርጊ።
አየሁልህ አይቼልሃለሁ። ልክ ነው።
ሰላሳ አምስት ብር አዎ አንድ ነጥብ ስምንት ነው የሚመጣው።
ከካሳንቺስ እኮ ቺቺኒያ ነው ኡራኤል አዎ አይደለም።
አይቻል። አዎ ገብቶኛል ገብቶኛል።
ማን ነበር አይቻል ያልሽ? ማን ነበር ያልሽ? ስም ሄርሜላ ሄርሜላ። ኧረ የምር አርታይ በደንብ check አድርገው። የምር እንደዚህ መጥቶም አያውቅም። በአንድ ስራሱ እንደዚህ ሰላሳ አርባ አምስት ብር ይሆን በ- የምር በደንብ check አድርገው። ሌላ order ነበር check አድርገሽ እንዳይሆን እሺ ሀያ ሶስት አስራ ዘጠኝ አይደለም ሀያ ሶስት አስራ ዘጠኝ አዎ እሺ ደህና ነኝ።
የምር እ- እ- መንገዱን እኔ እርግጠኛ ነኝ ለአንቺ መንገድ አልችልም። ታውቂው ብዬ ነው የማስበው። ከስቺ ወደ እንትና አዎ ልክ ነህ። እሺ እስኪ ቼክ